hello ጤና ይስጥልኝ ቤስት ቤት ጤና ይስጥልኝ አውር ይስጥልኝ መናዳ
አለን አለን። ወደ ቤስት ቤት ከቴሌ ብር አንድ ሺ ስምንት መቶ ሀምሳ deposit አድርጌ አሁን አስመዝግቤ ነበረ። text ኡን ቴሌግራም ላይ ላክልኝ ብሎኝ ነበረ።
እሺ ልካለናል።
ልክ ያለው አዎ፣ ለቻፓ ሪፖርት አድርግ ብሎ ጻፉልኝ።
በቃ ሪፖርት አድርገንላቸዋል። እሺ እነ- ዛሬ እና system ጋር ትንሽ ችግር ተፈጥሮ ስለነበረ የብዙ customer ኦች transaction የላክንላቸው ሁሉንም manual ስለሚሰሩ ትንሽ ጊዜ ይፈጃል። አሁንም ትንሽ ስለመሸ ቢሮ የሉም መሰለኝ። አዎ፣ ቢሄድም እስከ ነገ ተስተካክሎ ይገባል አለሽ።
ኦ፣ ለዛ ነው እሺ፣ እሺ።
እሺ መልካም ምሽት።